ጤና ይስጥልኝ ሁሉ ስፖርት ነው ዋኮ መለዳው
በልቼ ነበርና ሁሉ ስፖርት እና ወደ ቴሌብር send ስለው successful ሂደዋል አለኝ። ቴሌብር ላይ ግን አልመጣም።
እሺ ከ more ብለው ከሁሉ ስፖርት account ኦች ላይ more ገብተው transaction history ውን screenshot አድርገው ይላኩልን።
የትኛው የትኛው ትራንዛክሽን ሂስትሪዎትን
እሺ፣ በምን ላከው?
በቴሌግራም እዛ website አችን ላይ ጥያቄ ምልክት አለ። እዛ ላይ ያገኙታል። ቴሌግራም account አችንን
እሺ እሺ